Hello hello ጤና ይስጥልን ከ Best Bet ነው የምደውልልህ።
ቤት ከቤስት ቤት እሺ።
መቶ ብር deposit አድርገህ ነበር አይደል? አልገባልኝም ብለሃል።
አዎ መቶ ብር አዎ ገብቶልሃል። እሺ check አድርገው አሁን።
እሺ። እሺ፣ ስራዬ በጣም እሺ፣ እናመሰግናለን። እሺ